Hello፣
አቤት።
ሰላም ነው ሰለሞን?
ሰላም ነው እንዴት ነህ?
አለሁ አለሁ።
እ system ችግር አጋጥሞ ቴሌግራም ላይ ጽፈህ ነበር አይደለ?
አዎ እኮ እነሱ ማየት ያለባቸውን ነገር አይተው ያስተካክላሉ። ምን ማለት ነው? ምንድን ነው የላከው voice?
እኔ እንትን እያልኩ ያለሁት የ display ችግር ነው። display ው መኪናውን ምለውን አልሰማኝም መጀመሪያ።
እኔ ነኝ እያስተካከልኩትኝ እስኪ የነበረው።
አንቺ ነሽ አዎ እኔ ነኝ የነበርኩት።
አ- ዲስፕሌይ አንቺ አያደርግም አልክ። መጀመሪያ ዲስፕሌይ ጀነሪክ ብቻ ነው ፋይል ማየት።
አዎ፣ ግን መጀመሪያ generic file ኡን ማየት አለብኝ። ለዛ ነው ኦኬ፣ ሶ ቼክ እኛ ማድረግ የምንከ- ያለብሽ ፋይል አዎ፣ ስላለ ነው?
አለ አዎ፣ እኛ የምንከተለውን step እንከተላለን። እንደዚህ አይነት ንግግር OK፣ አይ አትጠቀም። እሺ፣ እሺ እሺ እሺ።
አሁን ምን ላይ ነው የከፈተው?
እንትኑ ላይ ነው የሚያመጣው ኮምፒውተር ላይ desktop ነው ላይ።
አሁንም የከ- የከፈተው።
አዎ እዚህ ድሮ ሲከፈት ቀጥታ ይወስደው ነበር።
እሺ፣ እናስተካክለዋለን።